Hello ሰላም ጤና ይስጥልኝ።
Hello ሰላም ነው።
እግዚአብሔር ይመስገን። Donkey Tube የደወሉት ምን ልርዳዎት?
አሁን ደውዬ ነበር እና account ቁጥራችሁንም በዛው እንድትነግሩኝ ነበር።
account ቁጥር ተመዝግበዋል? ስምዎትን?
አዎ ስሜን አስመዝግቤያለሁ። አዎ
መልካም። እሺ account ቁጥር እንልክልዎታለን። አሁን እም፣ በቃ የንብ ባንክ ምናምን አላችሁ እንዴ?
እ፣ ዳ- እንትን ንግድ ባንክ ነው ያለን።
ንግድ ብቻ?
አዎ ንግድ ባንክ ነው ያለው። ለንግድ ባንክ account እንልክልዎታለን።
እም፣ በቃ እሺ፣ እሺ፣ እሺ።